Hello የማሽን ቁጥር ትነግረኛለህ?
አቤት የማሽን ቁጥር የነገርከኝ PMA ሶስት ዜሮ ሰባት መቶ ሀምሳ ሰባት አልከኝ፣ ግን TIN ነበር አዎ።
ንገረኝ እስቲ።
ዜሮ ዜሮ ዜሮ ዜሮ አርባ አራት
አርባ አራት አስር ዘጠና ሶስት ሰባ ዘጠኝ ዘጠና ሶስት ሰባ ዘጠኝ ሰባ ዘጠኝ
PMA ሶስት ዜሮ አልከኝ፣ ሰባት መቶ ሀምሳ ሰባት አልከኝ የማሽን ቁጥር አዎ አዎ የጎኑ ማለት ነው ፔሊዩ ፒኤልኤ ነው እኮ እ ፒኤምኤ ነው ፒኤልኤ ነው ያንተ
እ አይ ፔል ኤምኤርኤስ ፔሊዩ የሚለው ፔሊዩ ፒኤልኤ የሚለው
ፒኤምኤ ነው
ፒኤልኤ ኤልኤ ኤልኤ እኮ ኤም አልከኛ ቀደም እኮ L L L ነው L ነው ያልኩት።
PLA PLA A A
እሺ ሁለት ዜሮ አርባ አራት አስር ዘጠና ሶስት ሰባ ዘጠኝ አዎ
ማን ነበረ ስምን ያልከኝ?
መላኩ ከበደ መላኩ ከበደ ዜሮ ዜሮ አርባ አራት አስር ዘጠና ሶስት ሰባ ዘጠኝ እሺ
እሺ